ሄሎ አብሮ ይስጥልኝ ካሽሬኮ ልንገርሽ እና እስቲ ይልኝ እሺ አንዴ
ልጠብቅሽ አዎ
እሺ ዘጠና ዘጠኝ
እሺ ዜሮ ሶስት
አንዴ
እ እ ዘጠና ዘጠኝ ዜሮ ሶስት ሶስት አስራ አምስት
እሺ አንዴ ትደግምልኛለህ ይቅርታ ዘጠና ዘጠኝ
እ ዘጠና ዘጠኝ ዜሮ ሶስት ዜሮ ሶስት ሶስት አስራ አምስት አስራ አምስት እሺ እሺ
ስድስት lost አለብክ ስድስት game ነው የወደቀው ሁለት ነው አረንጓዴ ያበራልክ እ እሺ እሺ እሺ እሺ እናመሰግን እሺ ታንክሽ